ፋሲል ነው።
ሄሎ ጤና ይስጥልን በቤት
ማታ አናብር ነበር ያው ልጁ እሺ
ከዛ የምሽ ተቆረታል
ዲፖዚት ነው
ያ ዲፖዚት ነው ወይስ ድሮ ነው ናኮር ድሮ አለ ወይስ ዲፖዚት አኮ ቴሌ ብር ቴሌ ብር ቴሌ ብር ወራ እኮ ወደ አካውንት አስገብቶ ነው አስወጥቶ ነው አዎ እሱ አካውንት ነው ውድር እሺ ስልክ ንገረኝ
ገም የገም ነው አስገብቻለሁ እኮ እሺ ንገረኝ ዲፖዚት ቁጥር ንገረኝ የቤስት ቤት ስልክ ቁጥር አ የቤስት ቤት
ልዩ ብር ስልክ ቁጥር ነገር ነው ልዩ ብር አ ኢላ አካውንት ነገር አካውንት የቤስት ቤት ስልክ ቁጥር አካውንት ያ
ቤስት ቤት ቁጥር
ቁጥሩ ቁጥሩ አ የቤስት ቤት ቁጥር እ ስልክ ስልክ ቁጥር አ
እ ስልክ አሸክ እ ነው መዘው ደውሎ ነው እሺ ንገረኝ ስልክ ቁጥሩ
ቁጥሩ ሸኩር ነበር ይየሪ ኤቨር ሰጋል ኤቨር ሰጋል ዘዘጠኝ እሺ
ዜሮ አምስት ሰባ ሰባት ሰባ ሰባት እሺ
እ ሰባ ሰባ ዘጠኝ መጨረሻ ሰባ ሶስት መጨረሻ
ዜሮ ዘጠኝ ዜሮ አምስት ሰባ ሰባት እሺ ከዛ ሰባ ሶስት ሰማ ሰባት ሂሳብ ደምሳ
መጨረሻ እሺ እሺ አንድ አይ።
ይቀራል
አ
አንድ ቁጥር ይቀራል የመጨረሻውን ንገረኝ ዜሮ ዘጠኝ ዜ- ዜሮ አምስት ሰባ ሰባት ሰባ ሶስት
ዜሮ ዘጠኝ ይሸክ ብላ ሶማሊ ዊሪ እ እ ዜሮ አምስት አይ
እሺ ኤቨር ሸማ ኤሪ አ ተደባተን የተደባ ይከልካት ሰባ ሰባት
እሺ
ሰባ ሰባት ተደባ ሰባ ዘጠኝ
ሰባ ዘጠኝ አ ሰባ ሰባት ሰባ ዘጠኝ
ሰባ ሶስት
እሺ
ትክክል ነው አይደል?
አዎ ትክክል ነው አይ እሺ አባ እሺ ወንድ እሺ እስኪ
መች ነው መች ነው ዲፖዚት ያደረገው
እና ገ- ጎረቤት ግሪስ መቶ ስንት ሰዓት? ስንት ሰዓት? እ፣ ሶስት ሰዓት ሲል ጉዳይ
ዛሬ ማለት ነው የማታ የማታ የትናንት የማታ
ትናንት ማታ እሺ አዎ ወንድሜ አዎ ከብዩት እኮ ይጋያ ፎክስ ኸይን ሀ
ሰንበር ነው ትናንት ማታ
አ
ብሩ ስንት ነው
ያ
ስንት ብር ነው ስንት ብር ነው ብሩ አ- አምሳ አምሳ ወንድሜ አምሳ
አሁን ገብቶለታል እሺ check ያደርገው አሁን ገብቷል አ ገብቷል ወደ account አ- አየ ወንድሜ አ- account ነው ተመለሰል አይ ወደ account ኡ ወደ Best Bet account ኡ ላይ ገብቶለታል እሺ እሺ ወንድሜ እሺ አሁን መጫወት ይችላል አይደል አ ይችላል እሺ ወንድሜ እሺ